ጤና ይስጥልኝ አቤት hello አቤት
ከቴሌ ብር ወደ ሁሉ ስፖርት ልኬ በእናንተ እስካሁን አልገባም።
ወጪ ነበር። okay ቻፓ ከሁሉ ስፖርት ጋር ስለማይሰራ የተጫወቱበትን ድርጅት check ያድርጉ።
ምን ቻፓ ከሁሉ ስፖርት ጋር ስለማይሰራ ይሄ ስለማይሰራ?
ቻፓ ነው። አዎ ይሄ ቻፓ ነው። እሺ የደወሉበትን ድርጅት check ያድርጉ።
አልገባኝም።
ይሄ ቻፓ የሚባል ድርጅት ነው። አሁን እርስዎ ሁሉ ስፖርት ነው ያስገቡት አይደለም?
ከቴሌ ብር ወደ ሁሉ ስፖርት በቻፓ ማለት ነው።
no no ቻፓ የለም ሁሉ ስፖርት ላይ የቻፓ option የለም።